ሄሎ ሄሎ ሰላም ጤና ይስጥልን። ቤት ቤት አብሮ ይስጥልን። ደህና ናችሁ?
አለን ምን ልርዳ?
በሁለት ጊዜ ከሲቢኢ ወደዚህ ለመጫወት አስገብቼ አሁን እ ሁለቱም ብሬ ቀንሷል። ሁለቱም ግን አልገባም።
ዲፖዚት አድርገህ ነው?
አሁን ስንት ብር ነው ያደረከው?
ሶስት እና ሁለት መቶ ሀምሳ ብር
ቤት ቤት ቁጥር ከይ ነው እ አይደለም አስራ አምስት አስራ አምስት ሀያ ሶስት ሀያ ሶስት በዛ ልደውል ብዬ እ ሳንቲም የለውም ስልኬ።
እሺ ቆይ ይቅርታ እንዴ ችግር የለም።
ስንት አልከኝ ቁጥሩ?
አስራ አምስት አስራ አምስት ዜሮ ዘጠኝ አስራ አምስት አስራ አምስት ሀያ ሶስት ሀያ ሶስት 23 23 እሺ ሄሎ አቤት አዎ ፕሮሰስ ላይ ይላል። እሺ ትንሽ ጠብቀው እስቲ ይገባል።
አብሮ ታዲያ አሁን በምን እሺ ልግባ? እሺ እናንተ ራሳችሁ አሁን ብሬን ጨርሼ እሺ አሳውቅላለሁ። በቃ እኔ ለሻፖ አቦቶላ ታውቂልኛ በእናትሽ።
እሺ አሳውቅላለሁ።
እሺ እሺ እሺ እሺ እሺ መልካም ቀን